ነው።
hello፣ ጤና ይስጥልን።
ሰላም።
ከ Best Bet ነበር የምደውልልህ።
እሺ፣ ፍኖተ ሰላም ብለኸኝ ነበረ agent መሆን ፈልጌ ምናምን ብለኸኝ።
አዎ፣ አዎ፣ አዎ።
እ፣ ፍኖተ ሰላም ለጊዜው አይሰጥም። እሺ፣
ምን ነው?
እ፣ እዛ አለ አንድ agent እና ብዙ ሱቅ ስላለው እ፣ እዛ አካባቢ አይሰጥም።
እም፣ እና እንትን ነው እኮ ማለት ፍኖተ ሰላም ፍርን የሚባል ደግሞ አለ እዛው ፍኖተ ሰላም ውስጥ እ?
ወጣ ብሎ ነው። ፍርን የሚባል አለ ወጣ ብሎ ነው። ልክ እንደ ክፍለ ከተማ ብሎ
እ፣ ሌላ
ሌላ ቦታ ላይ ነው። አዎ፣ ራቅ ያለ ነው። ከፍኖተ ሰላም ከተማው እ፣
ራቅ ያለ ነው።
እስኪ ጠብቀኝ አንዴ መስመር ላይ እ፣ ምን ያክል ነው የሚርቀው ወንድሜ?
እም፣ ሶስት ኪሎ ሜትር እንደዛ።
እ፣ ሶስት ኪሎ ሜትር አዎ።
አይ በዛ level እንኳን አይሰጥም። ኦባ እሺ፣ መልካም ቀን።
እሺ፣ መልካም